ሄሎ
ወይ
ወይ ሰላም ሌላ ቤት በእግዚአብሔር ይመስገን ዘጠና አራት ሃያ አንድ
ስንት ዘጠና ዘጠና አራት ሃያ አንድ
ዘጠና አራት ያን ምን ወደ ከገርጅ የሚነሳ ነው።
ከምንድን ከገርጅ የሚነሳ ነው።
እና ምን ሆኖብህ ነው?
በወሬ ነው ያለሁት እኔ
ማንም አልከሪ አብሮ ይወጣል ነው አ
አንድ ሺህ ጠብረኝ ትከትልኝና እጠይቃለሁ። ሌላው እርድ ብዛሃል ከዚህ ውጭ አዳ ያስኩ ቦሌ ነኝ።
ያሻል ይጠብቀኝ። አብዱ ወይ አስወጥቼዋለሁ። እሺ እሺ እሺ እሺ እሺ